ጤና ይስጥልኝ።
hello
ስፖርት በምን ልርዳዎት?
hello አቤት hello hello አቤት
በምን ልርዳዎት?
ይኸውልሽ እንትን ተሳስቼ ብር ወደ ቴሌ ብር ነበረ ብሩ አልገባም።
transaction history ውስጥ ይግቡና እ እ ያስተላለፉትን screenshot አድርገው ቴሌግራም ላይ ላኩልን።
hello
hello
ወይ
transaction history ውስጥ ግቡና ያስተላለፉትን screenshot አድርገው ቴሌግራም ላይ ላኩልን።
እ አናቆማ እንዴ በም- በምንድን ነው more transaction?
more የሚለው ውስጥ ገብተው transaction history የሚል ያገኛሉ።
እዛ ሁሉ ስፖርት app ላይ ነው ወይ?
አዎ አዎ
እሺ more የሚል አለ፣ wallet ብር፣ ቀሪ ብር አለ።
አይደለም ከስር more የምትላለች
እሺ more የሚል አለ።
እዛ ውስጥ ገብተው transaction history የሚል ያገኛሉ። እዛ ውስጥ ያስተላለፉትን ያገኙታል። እሱን እሺ screenshot እንትንስ ያደረጉና ቻናል ውስጥ እሺ እ፣ እዛው ጥያቄ ምልክቱ የሚላክበት ጋር ደግሞ አለ ያ የሚላክበት ይኸውልሽ እኮ ጥያቄ ምልክቱ ጋር አለ።
ምን የሚል አለ?
እየሰሙ hello? እየሰማሁ ነው። ምን ምን የሚል ነው ያለው?
እንትን ነዋ ቴሌግራም ነዋ ሌላ ምን ይላል?
እሺ